Hello አሁን እያናገርኳት የነበረችው ኦፕሬተር ነበረች።
ቆይ ላስተላልፍሎት ሀና ሀና ናት?
አዎ፣ ላስተላልፍሎት ወደ እሷ።
አዎ፣ አዎ።
እሺ እሺ።
Hello network ተቆራረጠብን።
እኔ እየሞከርኩሎት ነበረ በስልክ ደውልልኝ።
እሺ እሺ እሺ ዜሮ ዘጠኝ እኔ ደውልሎታለሁ።
ኦ እሺ እሺ